ሰብኡ በጸናጽል በጸናጽል በከበሮ ወበመዝሙር ሰብኡ በጸናጽል በጸናጽል በከበሮ ወበመዝሙር ሰብኡ በጸናጽል በጸናጽል በከበሮ ወበመዝሙር ሰብኡ በጸናጽል በጸናጽል በከበሮ ወበመዝሙር ለዚህ ላደረሰን በጸናጽል በሰላም በጤና በጸናጽል የረዳን እግዚአብሔር በጸናጽል ይድረሰው ምስጋና በጸናጽል እልልልልን በል በጸናጽል ከበሮውን አንሶ በጸናጽል ይደሎ ለእግዚአብሔር ለሱ ለንጉሱ
ሰብዎ በጸናጽል በጸናጽል በከበሮ በመዝሙር ሃሌ ሃሌሉያ በጸናጽል አለፈን ታገሶ በጸናጽል ምህረትን ሰጠ በጸናጽል ዳግም ተመልሶ በጸናጽል እንዳልሰማ ሆነ በጸናጽል ፍጹም እንዳላየ በጸናጽል ይቅር ባዩ ጌታ ከእኛ መች ተለየ?
ሰብዎ በጸናጽል በጸናጽል በከበሮ በመዝሙር ቅዱስ ቅዱስ በሉ በጸናጽል ግነዩ ለስሙ በጸናጽል የተቀደሳችሁ
በጸናጽል በሥጋ ወደሙ በጸናጽል እልልታም የርሱ ነው በጸናጽል ገንዘቡ ነውና በጸናጽል ለበጉ ዘምሩ ከበሮን አንሱና
ሰብዎ በጸናጽል በጸናጽል በከበሮ በመዝሙር መዓቱ የራቀ በጸናጽል ምሕረቱ የበዛ በጸናጽል በከበረ ፍቅሩ በጸናጽል ልብን የሚገዛ በጸናጽል ክብሩን የመጠነ በጸናጽል ምን እንከፍለዋለን?
በጸናጽል የከንፈርን ፍሬ እንሰጠዋለን።
ሰብዎ በጸናጽል በጸናጽል በከበሮ በመዝሙር ሃሌ ሃሌሉያ በጸናጽል አለፈን ታገሶ በጸናጽል ምሕረትን ሰጠ በጸናጽል ዳግም ተመልሶ በጸናጽል እንዳልሰማ ሆነ በጸናጽል ፍጹም እንዳላየ በጸናጽል ይቅር ባዩ ጌታ ከእኛ መች ተለየ?